ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። ባካው ምን ልርዳዎ?
ሰላም ነኝ። እንዳልኩኝ withdraw አድርጌ ነበረ። withdraw አድርጌ እስካሁን አልገባልኝም።
በቻፓ ነው
አባ ከቻፓ ማለት ነው ወደ ቴሌብር ወደ withdraw አድርጌ ቴሌብር። እሺ መቼ ነበር ያረከው? ትላንትና።
ማታ ማታ ወደ አምስት ሰዓት እንደዚህ አካባቢ ነው።
Okay እሺ፣ ትንሽ system fail አድርጎባቸው ስለሆነ ነው የዘገየባችሁ። እሺ አሁን ማስገባት ጀምረዋል። ትንሽ ታገስ፣ ደቂቃ ይገባልሃል። ትንሽ ደቂቃ ብቻ።
አረ ብሩ በጣም ያስፈልገኝ ዋ ልክ ዋ ነህ።
ክፍል ብዬ ያስገባሁት ነበረ። በእሱን ነበረ ያስገባሁት።
አዎ እንትን ብለናል። እሺ ይኸውልህ አሳውቀናል እና የ- ይገባልሃል። አሁን ማስገባት ስለጀመሩ ይገባልሃል። ትንሽ ቆይ እየውና ካልገባ መልሰህ ደውልልን። እሺ እስኪ እስከ ስንት ሰዓት እስከ ስንት ሰዓት እናት እስቲ እስከ ዘጠኝ ተኩል ወይ እስከ አስር ሰዓት ይኸውና፣ በዛ መሀል ካልገባ ደውልልን መልሰክ። check ዋ ካልከፈልክ እናደርጋቸዋለን።
ብቻ አንሰጥም ብሎኛል። ታውቃለህ።
ይገባል፣ ይገባል፣ ይገባል፣ ይገባል።
እሺ ዳጠበት እሺ እናት እሺ፣ አመሰግናለሁ።
እሺ እኔም አመሰግናለሁ። እሺ አይ